ይስጥልኝ። ሲተባከው ምን ለብሰዋል?
ትናንትና ድንች ወርደር አድርጌ ነበረ።
በዚህ ቁጥር
አዎ
እሺ።
እና እንትን ከሰዓት በኋላ ስቶክ የለም የሚል ነበር ማታ ላይ። ዛሬ ጠዋት ደግሞ ሃይማኖት አለኝ።
ሃይማኖት ኦኬ።
አንድ ሰው ነበር የቀረው።
ቆይ እስኪ አንዴ ልዩነት መክሊት በሚል ነው።
አዎ እም፣ አቮካዶ ነው ያሉት።
ድንች
okay ድንቹ fail አድርጓል። ትላንት በሶስት order የተደረገ አንድ ስ- አር- ሶስት ሰው ናቸው ያላችሁት። አንድ ሰው ይቀር ነበር እና fail አድርጓል። ብሩ ተመላሽ ነው የሚሆነው።
ኦ፣ እንጂ አሁን እንትን ማለት አይቻልም።
አይቻልም። አዎ fail አድርጓል። ተመላሽ ነው ብሩ የሚሆነው።
መች ነው የሚሆነው አይታወቅም።
ዛሬ fail አድርጓል። maybe ነገ ሊሆንልዎት ይችላል። በሶስት fail ያደረገ በቀጣይ ቀን ነው የሚላከው እና አሁንም አሳውቅልዎታለሁ። system ራሱ ግን እያሳወቀ ነው fail እንዳረገ ብሩ ተመላሽ እንደሚሆን
እሺ ለ- ነገ በየቴሌ ወዳት ልበላ እ?
በቴሌ ብር ቁጥራችሁ ላይ እያንዳንዳችሁ ነው የሚላከው።
እሺ የእንትኑም እንደዛ ነው የሚላክልኛ የአቮካዶም fail ከሆነ አዎ በየቴሌ ብር ቁጥራችሁ ላይ እያንዳንዳችሁ ነው። fail ከሆነ አቮካዶም አዎ fail ነው ነገሩ። አዎ አዎ በቴሌ ብር ቁጥራችሁ ይላካል። አሁን ግን order ማድረግ ይችላሉ። ነገ እንዲመጣሉት በዚህ እንደ ቁጥር?
አዲስ አዎ ይቻላል።
እሺ እሺ መልካም ቀን።
አመሰግናለሁ okay መልካም ቀን።